ሄሎ ሰላም ጤና ይስጥልኝ። ቤስቤስ ከዳረይ ዋኮም ለርዶ
እስቲ አንድ ካሸር ነንበር ያዥልኝና እሺ።
ሆነችለ አስራ አንድ
እሺ አርባ ስምንት
እሺ
ሀያ አንድ እሺ ሀምሳ አንድ
አስራ አንድ ሀምሳ አስራ አንድ አርባ ስምንት አንድ ሀምሳ አንድ እ?
አስራ አንድ አርባ ስምንት እሺ ሀያ አንድ ሀያ አንድ ነው እሺ አ ሀያ አንድ ሀምሳ ስምንት ሀምሳ አንድ ሀምሳ አንድ ሀያ አንድ ሀምሳ አንድ እሺ
ይሄ ዜሮ አምስቱ ነው ያለው
እሺ አራት ጨዋታ ወጥቶበታል እሺ
እስቲ እሺ ለዛ ቦታ አልተለቀቀም